ሰላም ጤና ይስጥልን። ChipChip ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
እ አንድ በቆሎ አዝዤ ነበረ በሀያ ስድስት እሺ
still ነው። ዛሬም አልመጣልዎትም?
አልመጣም። ዛሬም እንልካለን ብላችሁ ነበር። ዛሬም አልመጣም።
ትላንትና አሳውቀውን ነበር።
አሳውቄ ነበር ከትላንት ወዲያም፣ ትላንትናም አሳውቂያችሁ ነበር።
እሺ የት ነበር location ኦት?
ሀያ ሁለት ዋል ማለት ቆይ እስኪ አንዴ የጠብቁኝ፣ ይቅርታ። አጠቃላይ የግሩፑ አስር ነው አስር ፍሬ አስር ፍሬ ነበረ።
ቆይ እስኪ አንዴ ይቅርታ፣ ልደውልልዎት መልሼ።
ወይም ከሌላችሁ refund አድርጉልን ብሩን አይሻልም?
እሺ አንዴ ቆይ check አድርጌ እ ልደውልልዎት መልሼ።
እሺ እጠብቃለሁ። እሺ እሺ እሺ እሺ እሺ